ያስጥልን ቤት ቤት ነው የምንረዳው።
ሰላም ነው። ጠዋት ላይ መቶ ብር በ voucher withdraw አድርጌ ነበረ እሺ እና ቁጥሩን እንትን ወደ ሌላ account ላይ ለማስገባት ማለት ነው።
እሺ የ voucher ቁጥር ይልክልኛል አይደለ?
ያው እሱን ቁጥር ሲልክልኝ ሌላ የሌላ Best Bet ያለው account ላይ ለማስገባት ፈልጌ ቁጥሩን ስንለካው ስንሞላው አ- እምቢ ነው የሚለው።
ምንድን voucher not found ነው የሚለ አዎ not found ነው የሚለው።
በዚህ ስልክ ነው።
ከዚህ ስልክ ላይ ወደ ማለት ውዝዱ ያልኩት በዚህ ስልክ ነው።
አዎ እሺ፣ አንዴ ጠብቀኝ።
እሺ።
voucher code ኡን አንተ አግኝተኸው ነበር ግን አይደል?
አዎ ነግሮ የነበረ ቁጥሩን ልንገርሽ።
ቆይ አይ እኔ ልንገርህና እስቲ እኔ እናስተያየዋለን።
እሺ።
እሺ ንገረኝ voucher code ኡን እስኪ።
የነገረኝን እንትን ያለኝ ሰላሳ አምስት አይደለም
እ?
እሺ እ?
እሺ
ሰላሳ አምስት ሀያ ሰባ ስምንት ሀያ ሳይሆን O ነው። እሺ capital O OK ሰላሳ አምስት